የምስሉን ጉዳይ አርሴማ እባላለሁ። ምን ልርዳዎት? hello ጤና ይስጥልኝ። hello
hello
ጤና ይስጥልኝ። አርሴማ እባላለሁ። ምን ልርዳዎት?
እ ስራ ፈልጋለሁ።
የምን ባለሙያ ኖት?
አይ barman እ ወይም waiter
okay፣ ከዚህ በፊት ልምድ አለዎት?
እ አዎ
ምን ያህል ጊዜ ልምድ አለዎት?
አይ አንድ ስድስት አምስት ዓመት አለ።
okay፣ እሺ እ ሙሉ መረጃዎትን ልቀበል። ማን ልበል ስሞትን?
በላይ
በላይማ
አዎ
በላይ ማን ነው የአባቶት ስም?
ሞገስ
በላይ ሞገሴ።
አዎ እሺ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ አስራ ስምንት ዜሮ ዘጠኝ አስራ ስምንት አስራ ስምንት
አ- አ- ሰባ ዘጠኝ ሰባ ዘጠኝ አስ- ስልሳ ሶስት
ይቆራረጣል፣ ይቅርታ። ሰባ ዘጠኝ
ሰባ ዘጠኝ አስር አስር ስልሳ ሶስት
ስልሳ ሶስት እሺ የት አካባቢ ናት?
አሁን አራት ኪሎ
እሺ እ ባርማንና ምንድን ነው ያለው?
ባርማን ወይም ወይተር
እሺ ስለ ጉዳይ መረጃ ኬት ነው የሰሙት?
እ ስለ ጉዳይ ኦን መረጃ ኬት ነው የሰሙት?
በጉዳዩ
ኬት ሰምተው ነው የደወሉልን? hello